hello አቤት ሰላም አመለ ሰላም ነኝ። አቤት
ከችፕችፕ ነው የደወልኩልዎት።
እሺ
ይቅርታ ችፕችፕን እየተጠቀሙ ነው አሁን?
አዎ
እሺ እስኪ ችፕችፕን እንዴት አዩት? እስኪ service ኡን የወደዱት ሰ- service የትኛውን ነው እስካሁን? እና ደግሞ ይስተካከል የሚሉትም ነገር ካለ በዚሁ አስተያየት ለመጠየቅ ነበረ።
እሺ እናመሰግናለን። እ፣ አሪፍ ነው product ኦቹ፣ ሁሉ ነገር አሪፍ ነው።
እሺ።
delivery delay አለ ስታስተካክለው፣ እ?
delivery delay አለ አንዳንዴ ዴሊቨሪ ኦኬ።
date እ፣ ይቆያል?
extend ይደረጋል። አይ extend ተደርጎብኝ ያውቃል ማለት ቀኑ ራሱ እ፣ እና ደግሞ አንዳንዴ እ፣ እንትን ምንድን ነው ይሄ አቮካዶ ላይ ያጋጠመኝ ነገር እንትን ጥሬ ነው ብዙዎቹ ሁሌም ሲመጣ ጥሬ ይሆናል። ትንሽ አለ አይደለም ቢያንስ በሶስት በሁለት ቀን ውስጥ መብሰል የሚችል ወይ ደግሞ ቢቀላቀል
እሺ።
ገብቶሻል አይደለም አንድ የተወሰነ አዎ የበሰለ እና እንትን ቢደረግ አሪፍ ነው። እዛች ሁሉም ነገር አሪፍ ነው። እናመሰግናለን።
እሺ እናስተካክላለን። አሁን ያሉትን quality ውንም delivery ውን በሰዓቱና በቀኑ እንዲመጣ እናደርጋለን። እናመሰግናለን። እሺ መልካም ወይኔ ቀን።
አንዴ አንዴ ይቅርታ እሺ እሺ ይቻላል።
እንትን ይሄ አ፣ wallet ኣችን ላይ እሺ income ብሎ እንትን የሚለው ነገር አለ አይደለ? አንድ ሰው እንትን invite ስናደርግ or ደግሞ አዲስ እንትን እናስገባ አዎ አዎ ሀያ ብር እሱን እንዴት መጠቀም እንችላለን? ለመክፈል ስንሞክር እዚህ ላይ ያመጣልኝም ብዬ ግራ ገባ።
ምን ለመክፈል ነው?
ለ- ለመክፈል ነው ወይስ ለም- በምንድን ነው መጠቀም የምንችለው? ለመክፈል አያመጣም። ከላይ ያለውን refund የተደረገ ምናምን ነው የሚያመጣልን። ከላይ አሁን አዎ አዎ ታች income የምትለው አለችው አለች። እሷን ምንድን ነው መጠቀም የምንችለው?
አሀ ሌላ ሰው invite ያድርጉና አዎ።
እንትኑ ይጠቀሙ የሚለውን text አይተው ነው።
አይ እኔ ሌላ account ለ- በሌላ ሰው ለሌላ ሰው እንትን share አድርጌ አዲስ ሰው ም።
ሲገባ ሀያ ብር ነው ሀያ ሀያ ብር መሰለኝ ሁለት አርባ ሰው አርባ ብር ሰጥቶኝ ነበር የሁለት ሰው ግን እሺ።
መጠቀም አልቻልኩም። ለመክፈል ስሞክር ከዛኛው አይቆርጥም top up አድርጊ ነው የሚለኝ።
okay top up አድርገው ሞ
አይ በትንሽ top up ብር አድርጌ ሳይሆን ለእነሱ ም- ከእነሱ ያገኙትን income እንዴት ነው መጠቀም የምችለው የሚለውን wallet ላይ ያለ አይደለ?
አዎ wallet ላይ ሁለት አይደለም ያስቀምጥልን አዎ መጀመሪያ እንትን ምንድን ነው ቺፕ ብሎ ያለው እኛ አዎ፣ top up አዎ።
የምናደርግ እና አንዳንዱ ደግሞ refund ሲደረግ እንትን cancel ተደርጎ እዛ ጋር የሚገባ ከታች ደግሞ አዎ income መጭ የምትለው አለች አይደለ አዎ እዛ ጋር ያለውን ነው ትርፍ ምናምን አምስት መጨረሻው ላይ አሁን ለምሳሌ የሆነ order አድርገው እዛ ላይ ባለው የገንዘብ መጠን ነው መጀመሪያ order ማድረግ የሚችሉ ከዛ በላይ እንዳይሆን።
አይ ከዛ በላይ ሆነ ሳይሆን actually እሱ ላይ እንትን በራሳ እያመጣልኝ ያለ ብዬ ከሆነ option አለ አይደል? አሁን ከላይ ያለችን ዜሮ አድርጌ ከተጠቀምኩኝ refund የሚያደርግልኝን ወይም ደግሞ top up ያደረኩትን አዎ ቀረጽኩኝ ታች አሁን አርባ ብር አለኝ እኛው እሺ ላይ አይደለም እንጂ ሌላ account ላይ so ከዛ ከዛ እንትን ለማድረግ ስሞክር እ፣ ለመክፈል ስሞክር top up አድርጊ ነው የሚለኝ ከላይኛ ያለውን ነው የሚያመጣልኝ okay እሺ።
ገብቶሻል መጨረሻ ላይ የ- የክፍያ አማራጩ ላይ ሲደርስ ምን ነው ምርጫ የሚያመጣሉት?
ቴሌ ብር ኤምፔሳ ከዛ እ፣ wallet።
የቺፕቺፕ wallet አለ አንድ ደግሞ አለ extra እንዳናለበት ነው ስለዚህ አሁን wallet ላይ ያለውን አይደለም መጠቀም የፈለጉት እርሱ?
አ wallet ላይ ግን ሁለት አይደለ ያማ አዎ እሺ።
አደረኩት ከዛ wallet ይቅርታ እሺ የሚለውን ሲነኩት ሁለቱን አማራጭ አያመጣሉትም?
አይ መጀመሪያውን ብቻ ነው የሚያመጣ
እሺ ወደዛኛው top up አድርገው ሞክሮት ነበር?
income ኡን ወደዛኛው top up አዎ ለማለት ነው አዎ አዎ okay እንደዚህ ሞከርኩ።
እንደዛ mistake ይሞክሩት እስኪ።
mistake አ- አንዳንድ system ኡ እንትን ስለሚል እንደዛ አድርገው ይሞክሩት።
ችግር የለም።
እሺ አመሰግናለሁ። ማ- thank እሺ፣ መልካም ቀን። እሺ።
you።